ጤና ይስጥልኝ በሽት ቤት ቤቴ ነው የምልዳው
ኳስ አላሳይልኝ ብሎ ለማየት ፈልጌ ነበር አላ እና የቆረጡትን ማለፉን ሁሉን check አድርጊልኝ ብዬ ነው።
እሺ cashier ኮዱን ይዘኸዋል?
ትኬትን cashier ኮዱን
እ ቁጥሩን አዎ ይዤዋለሁ። አዎ ንገረኝ።
አስራ ሁለት እሺ
አርባ ሰባት እህ
ሀያ ሶስት አርባ ሁለት
እሺ ሶ- አራት ጨዋታ ወጥቶበታል። ለውስጥ ነው።
ነው።
አዎ እሺ መልካም ቀን